Hello ጤና ይስጥልን ቤስት ቤት
አብሮ ይስጥልን። ብርሃን ነኝ ካላማጣ። ውቤ መቶ አስራ አምስት locked ሁኖብኝ ነበር። አሁን ደውዬ ነበር አልተስተካከለልኝም።
ውቤ መቶ አስራ አምስት
መቶ አስራ አምስት አዎ።
cashier ስንት ነው?
ተቸሯ
cashier አሁን እሺ፣ አሁን ከፍትላለሁ። እሺ
እስኪ አ- ስልኩ ላይ ያለ ክፈትል። ቅድም እንከፍተዋለን ብለውኝ አልከፈቱልኝ።
እሺ፣ እሺ፣ ጠብቀኝ። እሺ አንዴ ለመስመር ላይ ያለ የሆነ ልጅ ትላንትና የሰራ ሰርቶለታል።
መቶ አስራ አምስት ካሸር አሁን እሺ ከፈት። Hello
ወይ በቃ ተከፍቷል እኮ ከፍት ነው። እሺ ተከፈተ። እሺ እና በነባሩ እንትን password ልግባ፣ ችግር የለውም።
አዎ አልተቀየረም password እሺ እሺ